ጤና ይስጥልኝ አሪባባ።
ሰላም ነው?
እግዚአብሔር ይመስገን።
ይመስገን ነው ይመስገን ነው። የሆነ ሀይሎክስ አይቼው ነበር። ሪፖርት ነች ነች ሀይሎክሷ
ደብል ጋቢና ደብል ጋቢና ቤቢ ነች እንጂ ሁለት ሺህ አስር ነው ወይስ ሁለት ሺህ ሁለት ሺህ ሞ- ሁለት ሺህ ሞዴል የምል ነው አይደለ?
ሁለት ሺህ ሞዴል በፒካፑ
ፒካፖ አዎ ሁለት ነጥብ አራት
ሁለት አራት አ
ምን ድርድር የሌለ ነው
በባንክ ከሆነ ሁለት ነጥብ አራት
ነው በባንክ ነው።
በባንክ ከሆነ ሁለት ነጥብ አራት
እሺ cash ከሆነስ
ድርድር ይኖረናል የተወሰነ
ነው አይደለ? በቃ እደውልልሻለሁ እዚህ መርካቶ ስለሆንኩ
በቃ ስለዚህ ደውሉልን።
እሺ እሺ እሺ፣ እሺ